naquele dia ነው ማቆም ልርዳዎት?
ሰላም ላይ ነች።
እግዚአብሔር ይመስገን ለመማር ነበረ ወደ ሻርቶ
ይቻላል።
መማር ያለብኝ ነገሮች ካሉ እስኪ መረጃ ለመጠየቅ አቤት።
መረጃ ለመጠየቅ ነበር የደወልኩት።
እሺ፣ በኦንላይን ነው በአካል ነው የፈለጉት? እርሱ በአካል በአካል በአካል ክላሱ ጀምሯል። ቦታው ቴኒሲ ነው። class ኡ ተጀምሯል። ነገም class አለ። ከፍለው ነገም መጀመር ይችላሉ።
ለስንት ወር ነው የሚከፈለው?
ስልጠናው የሶስት ወር ነው። ክፍያው አንዴ ነው የሚከፈለው። አስራ አምስት ሺህ ብር ነው።
አስራ አምስት ሺህ ብር አስራ አምስት ሺህ